ጤና ይስጥልኝ ቃል ኪዳን እንክብካቤዎች ምን ልርዳው?
አዎ ደፍሮት ደርሶ የነበር ነው።
እም፣ እስቲ ስ- በዚህ ስልክ ቁጥር ነው የሚጫወቱት?
አዎ
ዘጠና ሶስት ሰማንያ ዘጠና ስታ አዎ ገብቶሎታል እኮ ስድስት ሺ ሶስት መቶ ሰማንያ ሁለት ብር ከሀምሳ ሳንቲም ገብቶሎታል አይደል?
አ ገብቶሎታል ስድስት ሺ ሶስት መቶ ሰማንያ ሁለት ብር ከሀምሳ ሳንቲም እ ስድስት ሺህ ሶስት መቶ ሰማንያ ሁለት ብር እንዴት
ስም- ስምንት ናችሁ። ለስምንት ነው ያሸነፋችሁት
እና ለስምንት ሲካፈል ለስንት ነው የሚመጣው?
እኮ ታክስ እኮ አለው። ታክስ ተቆርጦ ነው የሚገባላችሁ እ በቃ እሺ እሺ ሲቆረጥ እንደዚህ ነው የሚገባላችሁ።
እሺ እሺ